ጤና ይስጥልኝ ብርት ቤት ሰባ ነኝ።
ሀሎ ሲስተር ሰላም ነሽ?
እግዚአብሔር ይመስገን እንዴት ነሽ?
አለን።
አዎ ደህና ነሽ? አሁን እኛ ብሩ አስገባለኝ ቦክስ ያርጋለኝ አካውንት ምን አልከኝ?
እኛ አካውንት ላይ ነው አሁን
እሺ
ያኛ ብር አስገባለህ?
ዲፖዚት አድርገ ነው?
አዎ ስለዚህ እስካሁን አይመጣም ነው ሲስተም ላይ ነው ወራ አየር ላይ ነበረ ነው አይገባም። እኛ account ላይ ተወጣ ላይ ነ እዚህ ጋር አይገባም።
deposit ያደረግከው ከምን ላይ ነው?
አዎ ይሄ ቤስት ቤት ነው ያ ቴሌብር ከቴሌ ብር አዎ እኮ የቴሌ ብሩን text ላክልን፣ ቴሌግራም ላይ አዎ
ላክልን፣ ቴሌግራም ላይ በቃ እኛ account ላይ ነበረ
እ እኛ account ላይ ወደ ቴሌብር ልኳል
እኮ deposit የተደረገበትን text ቴሌግራም ላይ ላክልን እና እናይልሃለን።
እሺ እሺ እናመሰግናለን።